ሄሎ ሄሎ ሄሎ ይሰማል ይሰማል። ሰላም ነው?
ይሰማል አባ አለ ይመስገን ይሰማል ይሰማል።
እንትን ናዝሬት ስዩም እሺ ሐምራዊ መቶ ሰባ ሰባት ቄስ እንትን spin ላይ ያዘለለባቸው ነው game ኡ game ኡ game ኡ ይዘላል spin ላይ spin ላይ አዎ game ኡ ይዘላል እሺ ቆይ አንዴ ተስፍሽ spin game ኡ ይዘላል። እ፣ ሐምራዊ ስንት ነው ያልከ?
መቶ ሰባ ሰባት ሐምራዊ መቶ ሰባ ሰባት የት ነው ቦታው?
ናዝሬት አዳማ
ናዝሬት ናዝሬት አዳማ።
አዳማ የማን shop ነው?
ስዩም
የስዩም ተስፍሽ ስዩም። አ spin game ኡ አለቻ spin
game ኡን ለምሳሌ ዘጠና ሶስት ምናምን ሆኖ ከዛ ዘጠና አምስት ይላል ምናምን እሺ AnyDesk ላክልን። እሺ ቴሌግራም ላይ
እሺ እሺ